ሄሎ አቤት ያሁኑ ምን ሆኖብክ ነው?
እ ምን ሆኖ ነው ያሁኑ? አሁን ይሄ ነው አላስገባና ላይ ያለች ነው ካሸሯና
እኮ እስኪን ሪፍሬሽ ታርገው ሪፍሬሽ ታርገው ሪፍሬሽ አድርጊው ነው የምላት እኔም እኮ ግን እ በጣም እንትን አለች። ሎጊን ብለዋልኝ እኮ በቃ ችግር እኮ የለበትም።
ገብተዋል እኮ አዎ፣ ሪፍሬሽ ታርገው ኔትወርክ ነው የሚሆነው ኮኔክሽን
የኮኔክሽን ችግር ነው እኮ እኔ አልረዳዳ ብለን እኮ ነው።
እኮ በደንብ ንገራታ።
አይ ምናልባት ሌላ case ካለ አይ ብዬ ሌላ ነው።
የለውም ገብተዋል እኮ እኔ እኮ እየፈለኩት ነበር ግን ገብተዋል።
reload this page ነው አዎ የሚለው።
እኮ እንደዛ እኮ ነው የሚለው። ስለዚህ ወጥታ አንድ አዲስ ትግባ።
እሺ እሺ